hello hello ጤና ይስጥልኝ።
አብሮ ይስጥልን።
እሺ ነበር ምደውሎት እሺ order አድርገን መጣ item ነበሩት
አዎ ምን ነበር ይቅርታ?
ቲማቲምና ሽንኩርት እሺ ለሰኞ አስተላልፈው ነው?
አዎ እሺ የት ነበር location ኑ?
ኢትዮ ቴሌኮም head quarter ወጣ ቤት head office።
head office እሺ ነገ እንልካለን። ይቅርታ በጣም እሺ እሺ እሺ እናመሰግናለን። መልካም ምሽት።
እሺ እሺ